ሄሎ እናቱ ሰላም ውለሻል?
እግዚአብሔር ይመስገን።
እንትን ነበር ትላንትና ማመልክቼ ነበር አስራ አንድ ሰዓት ምናምን አካባቢ ላይ እሺ ትላንት ወዲያ ሶስት ሺ ሰባት መቶ ብር መጀመሪያ ላይ ሶስት ሺ አምስት መቶ ብር ከዛ ደግሞ ሶስት ሺ ሁለት መቶ ብር ና ሁለት መቶ ብር አጠቃላይ ሶስት ሺ ሰባት መቶ ብርማ እሺ cash out አድርጌ ነበረ ከሁሉ ስፖርት ወደ አሪፍ ላይ ማለት ነው።
እሺ
አሁን እንትን አላለም። አ- አይደል? እዚህ ደውለው አዎ ትናንትና አመልክቻለሁ። ከእንደገና ደግሞ በቴሌግራም ሰታኝ በቴሌግራም መረጃህን ላክ ብላኝ እሺ
ሁሉን ነገር ልኬላታለሁ፣ ግን መልስ የለም።
አሁን በደወሉበት ስልክ ቁጥር ነው ያመለከቱት።
አዎ እናቴ፣ አዎ
ሙሉ ስሞትን ማን እንበል?
ተወልደ ገብረእግዚአብሔር
ሶስት ሺ አምስት መቶ transaction ኖች fixed ሆኖ ገብቶሎታል። የሁለት መቶ ግን አልተገኘም ከኛ ጋር ሁሉ ስፖርት ነው የሚያናግሩት።
እሺ፣ መቼ አሁን የገባው አምስት መቶ ወደ wallet ዎ ተመላሽ ስለሆነ check ያድርጉትና ሁሉ ስፖርት wallet ዎን አ።
መልሶ ማድረግ ይችላሉ። ሶስት ሺ አምስት መቶ የሁለት እሺ፣ መቶ ሪፖርት።
ግን አልተገኘም ከኛ። ስለዚህ ም።
ሁሉ ስፖርትን ያናግሩ።
ሁሉ ስፖርቱን።
አዎ ለሁለት መቶ እሺ፣ ሶስት ሺ አምስት መቶ እሺ።
ገብቶሎታል።
እሺ፣ የእኔ ቆንጆ፣ እሺ፣ አመሰግናለሁ።
ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
አሜን። እሺ።